ጤና ይስጥልኝ ይኖሩታል ዳንኤል ያኮትና መጀት ተመረ ደርሶ ሄሎ፣ ጤና ይስጥልኝ።
አቤት ሰላም ናቸው። ማለት የጉዞ አገልግሎት ሁኔታዎችን ለመጠየቅ አስበን ነበረ እሺ
እና የት የት ሀገር ነው ያለ ለማለት ነው። እና አሁን እኛ ፓስፖርት ይኖረናል፣ እሺ
ፓስፖርት አለን እሺ
እና የት ሀገር ነው በምን ሁኔታ ነው የሚካሄደው የሚለው እና የገንዘብ መጠኑን ለማወቅ ነው።
እሺ እርስዎ ወዴት ሀገር ነው መሄድ የፈለጉት?
ማለት ያለው ሀገር የት የትኞቹ እንደሆኑ አሁን on የሆኑ ነገሮች ሀገሮች እና የትኞች ናቸው የሚለውንም ለማወቅ ነው። በዛው ነው።
እሺ ካናዳ፣ አሜሪካ፣ ቻይና፣ ዱባይ
እሺ ሀገራቶች ላይ information ይሰጣታል።
እሺ እ እ እ